ሄሎ ሰላም ጤና ይስጥልኝ። ቤስ ቤስ ከላል ነው ይዋኩም ለርዶ
ጤና ይስጥልን። የምትረዳ የፈለግኩ
እ ላልከኝ ቅርታ
የምትረዳኝ የፈለግኩ ከቤስት ቤት አካውንቴን ላይ ውዝድረው ያደረኩት ብር እስካሁን አልገባለኝም።
እሺ የትላንትና ነው በቻፓ በኩል ወደ አዎ።
ንግድ ባንክ ነው ያረከው አባት?
አዎ አዎ
ይኸውልህ ትናንትና የሲስተም ችግር አጋጥሟቸው ስለነበረ ቻፓዎች ወደ ንግድ ባንክ የተደረጉ ትራንዛክሽኖች እንዳለ አልገቡም። እሺ ዛሬ እያስገቡ እሺ።
ነው። በትዕግስት ጠብቁ፣ ዛሬ እናስገባለን ስላሉ
እሺ አንተ አሀ፣ ብቻ እሺ።
ስላልሆነ በትዕግስት ጠብቀን። እሺ ብዙ በቃ customer እሺ፣ ስለሆነ ነው እሺ፣ እሺ፣ እያስተናገዱ ያለ።
እሺ፣ እሺ፣ እሺ፣ እሺ።
እሺ እናመሰግናለን።
እና እኛም እናመሰግናለን። እሺ መልካም ቀን ይሁንልዎ።